አሸብርቆን ቢታይ የሰው አገር የሰው ወርቅ የሰው ነው አያደምቅ ነገር ማን እንደ እማማ ማን እንደ ራስ አገር አይ ማን እንደ ራስ አገር ውብ አገሬ ውብ አገሬ ማን አለኝ እንደ ሰው አለኩራት አገሬ ውብ አገሬ ውብ አገሬ ማን አለኝ እንደ ሰው አለኩራት አገሬ Hey!